ቤት ቤት
ሰላም ነው።
እግዚአብሔር ይመስገን። ምን ነበር?
እ፣ እንትን ኬኖ ለማስጫን ነበረ agent ነኝ እና
እሺ፣ እና መጀመሪያ የምትወርደው ቱ- ፋይል አለች አይደለ? link ኡን ፈልጌ ነበረ።
እሺ። ኬኖ በ- በ installation በቀጠሮ ነው የምንሰራው። እሺ፣ አስይዘህ ነበር አ- ቀጠሮ።
አዎ ት- ትናንትና ተይዞ ማለት ነው።
እሺ፣ ከዛ ልክ file ኧን download አላረግናትም ነበር መጀመሪያ እና ጊዜ ወሰደባት እሺ፣ እና ሰ- አልጫነችልኝም ቃል ኪዳን እና እሺ፣ እ፣ ፋይሏን መጀመሪያ አውርጄ ባዘጋጅ እኔ እ፣ ቀላል ይሆናል በሚለው አዎ።
እንትን አዎ።
አልኩኝና አዎ ፋ- መጀመሪያ link ኧን ፈልጌ ነበረ።
link ኧን። እሺ፣ ማን በስምህ?
ዳንኤል ዳንኤል ማ ዳንኤል የት አካባቢ?
ዳ- ዳንኤል ኮምቦልቻ ውቤ ስልሳ ሁለት እሺ፣ ወይ ስልሳ ሁለት ምንና ምንድን ነው የሚጫነው? እንዲጫነው ጌሙ?
እ?
ኬኖ ነው።
አዎ ኬ ነው ሬድ ኬ ነው። አዎ ሬድ ኬኖ ነው።
አዎ ልክልናለሽ ቴሌግራም አካውንት ላይ አዎ እሺ እሺ እሺ